ነው። ሰላም ጤና ይስጥልኝ ቤተሰብ ግራንድ ፓላስ ጋር ነኝ እናት እናት ባንክ ጋር ነኝ።
እሺ ከግራንድ ፓላስ ፊት ለፊት አ- እናት ባንክ አ-
አ- አ- በኮርኮንቿ ላይ ቆሜ ያለው አዎ እናት ባንክ መግቢያ ያለች አይደለ?
ከሱ ከፍ ብሎ ከሱ ቀጥ ብለህ ሂድና ያላለቀ ህንጻ አለ የተሰራ ያለ።
ከሱ እሺ ያላለቀ ህንጻውን አይቼዋለሁ።
አዎ እሱን እለፈውና ፒንክ እ።
ህንጻ አለ ሌላ ሮዝ ህንጻ ማለት ነው። አዳማ ሪ ሮል ህንጻ ሮዝ ሮዝ ሮዝ ህንጻ ሮልስ ሮዝ አይሰማም እንዴ አባ? ሮዝ እሺ ይሰማል።
ሮዝ ሮዝ ህንጻ
ሮልስ ሮልስ ነው። እሺ ህንጻ pink አባ ህንጻ pink pink ይቅርታ፣ ከለሩን ነው እየነገርኩ ያለሁት አባቴ።
እ።
አዳማ ሪል ስቴት ወይም ደግሞ ፕላን ኢንተርናሽናል ያለበት ያላልቀው አሁን ደግሞ finishing ብቻ የቀረው
እሺ hello አቤት አቤት አገኘው አ ደርሻለሁ። አ- አራት ባንዲራ ምናምን ያለበት አዳማ ሪል ስቴት የሚል አለ አባቴ። አዳማ ሪል ስቴት ነው ወይ ብለህ ጠይቅ። እዛው አካባቢ እሺ እናት አዳማ ሪል ስቴት የጻፈበት አለ። እሺ ህንጻው ፊት ለፊት እና ground ላይ ነው።
እሺ እሺ እሺ